የራሱ ነው የሚበላው። አንተ ደግሞ አንተ ስንበር ይላል እንዴ?
hello hello፣ ጤና ይስጥልኝ።
አብሮ ይስጥልን።
ከቺፕቺፕ የደወልኩሎት እሺ እሺ ሰላማዊት፣ ነኝ።
ያልደረሰው product አለ እንዴ? ከኛ አለ።
አዎ አዎ፣ ቀይ ምንድን ሽንኩርት ነው?
አምስት ኪሎ አልደረሰኝም።
okay፣ አምስት ኪሎ ብቻ ነው የጎደል።
አምስት ኪሎ ብቻ ነው የጎደለብኝ። አዎ።
okay፣ እሺ። ቅድም ደውላልን ነበረ እና ስንታየሁ አዎ።
ስልክ የደወለችው ስንታየሁ አዎ፣ የስንታየሁ አ።
ሁሉም እ፣ ስንከፋፈል አንድ ጎደለን። እሷ የስንታየው ብቻ ዘጋ ነው የጎደለው?
ስለነበር የመችው ሳይደርስ ቀረ።
ኦኬ፣ አስራ አምስት ፌስታል የሰባችሁት ወይስ አስራ አምስት እ፣ አጠቃላይ?
እ፣ ፌስታሎቹ ሲቀሩ አስራ አራት ነው አስራ አምስት አ- እ፣ አስራ
በችግር የለውም። እሺ፣ እሷን እናግላታለን እንተረከ በእርሱ ይደወላል ይሰጧታል ለእሷ እ፣ እኔ ይሰጧታል ለእሷ ከፋፈል ካመጣችሁልኝ ነገ አምጡልኝ።
በቃ የት የት ይምጣላችሁ? location?
ትራኮን ትራኮን።
በቃ እሺ፣ አስልክሎታለሁ ነገ።
እሺ እሺ፣ መልካም እሺ፣ እሺ።
እሺ እሺ